መጡ ሞኬቶች መጡ። ማርያም እናቴ።
ሄዋን እንዴት ነህ?
አቤት እግዚአብሔር ይመስገን።
እ- እ- ሰላም ቴሌግራም ላይ እ፣ ምናምን እንትናችሁ ማግኘት እችላለሁ ለመምረጥ ፈልጌ ድር ገበያ ስልሳ ሁለት ሀምሳ አንድ አት ድር ገበያ ስልሳ ሁለት ሀምሳ አንድ ስለ ያመጣልኛል
ያመጣልሽ አት ድር ገበያ ስልሳ ሁለት ሀምሳ አንድ ብለሽ ዲ አይ አር ጂኢ ቢ ዋይ ኤ እሺ፣ ካፒታል አ
ሁሉም ስሙ እሺ እሺ ወንድሜ አመሰግናለሁ